ጤና ይስጥልኝ ማን ይባባ። እግዚአብሔር ይመስገን።
ይህን የሽያጭ ሆቴሎች አላችሁ ሲከፍት ምን አለኝ አባት?
ሲከፍት ሽያጭ ሆቴሎች አላችሁ
ምን ዘጋሁት አባት?
እ?
ምን ዘጋሁት?
ሲከፍት ሽያጭ አላችሁ ሽያጭ እኮ ጥራት የለውም እና እየተሰማኝ አይደለም።
ሽያጭ ሆቴሎች አላችሁ አይደል? ፒካፖች አዎ ማን ባባዎች የመኪና መሸጫዎች ነን።
አዎ፣ እነ- አሁን ፒካፕ የሆኑ ምን አይነት አለ?
ቲንካፕ የሆኑ እ።
ኢፎርድ ያሉን ሁለት ሺህ ሁለት እና ሁለት ሺህ አንድ
ዋጋቸው እንዴት ነው?
ሁለት ሺህ ሁለቱ ሁለት ነጥብ ሁለት ነው። ሁለት ሺህ አንዱ ደግሞ ሁለት ነጥብ አራት ነው።
ባንክ አላቸው?
አዎ ባንክ ይመቻቻል።
ስንት ፐርሰንት
ምን አለኝ ስንት percent ነው የሚመቻቸው?
ባንክ ስምንት መቶ ሺህ ይመቻችሎታል ለእያንዳንዱ